አሁን የነገርከኝ order ነበር ያንተ አይደለም።
ቆይ እስኪ አንዴ አንዴ ቆይ ሰባ አንድ ሰባ ዘጠኝ አልኩኝ።
ሰባ አንድ ሰባ ዘጠኝ ነው ያልከኝ። complete የተባለ order ነው የሌላ ሰው order እሺ።
ነው።
ሰባ አንድ ዘጠና ሰባት ለማለት ነው።
ሰባ አንድ ዘጠና ሰባት እሺ።
ሰው አይሳሳትም አይደለም ይሳሳታል አለችኝ። ማነች ተሳስታ
ወይ አንተ ኢነርጂክ።
ቻው እሺ ቻው።